hello ጤና ይስጥልኝ ቃል ኪዳን ቤት ምን ልርዳው?
ሰላም ነው።
ሰላም ምን ልርዳው?
ዳዊት አሶሳ
እሺ ጄሪ ያለች አዎ ላገናኝክ
እ ላገናኝክ አዎ እሺ አንዴ መስመር ላይ ጠብቅ
ትውልድ በማጥፋት አንብቤዋለሁ። ገብተን ስታነበው
ሄሎ ዳዊት
ሄሎ እሺ እደውልልካለሁ ብላለች አንዴ
እሺ እሺ